हॅलो
येस हॅलो नाही होत नाही సవారా సంతసం እሺ እና ከሰመራ ቦሌውን ስሞጫ ጋር ነው እም፣ እና ተብሎ የገባው ምንድን ነው?
እንትን ወበሬ አካባቢ ከዛ አባይ ግሮሰሪ ወደ ቀኝ ምናምን ምናምን ነው።
ያልተ ከስተመሮች እኔ ቆይ እስቲ ያስጠይቃለሁ። ሁሌ ቦታ የሚቀይሩት ነገር ምንድን ነው?
እኮ ነው የኔ ምን አውቃለሁ። ቦታ ሳይሆን እናንተ እዚህ ጋር ስጽፉ ነው ማለት የሚጽፉት ነው።
እኛ አንጽፍም፣ አንድ ቀን ራሳቸው ልኮ ነው ከስተመር ያውቅም ልኮ ነው ናቸው።
ያውቅም ራሳቸው customer ናቸው የሚጽፉት፣ እኛ አይደለንም።
አብሰራ ተብሎ እኛ አይደለንም። አቤል አስጨርሰኝ። እኛ አይደለንም እሺ፣ እናት።
የምንጽፈው፣ ራሳቸው customer ኦች ናቸው።
እሺ
ወረድ ብሎ ከአባይ ግሮሰሪ ተቃራኒ ወደ መስ- እ መስጊዱ መሄጃ ትልቅ ገ- anyways ደውለህ ነው ለከስተመር ደውያለሁ።
በዘጠኝ ደቂቃ በስንት ደቂቃ ውስጥ ነው በልተን ቤት የደወልከው?
አረ ደውያለሁ። አይደለም እንትኑ ይሄ አንድ የኔ አሁን አባ ያለው የ customer ና እንትን ነው የ customer ና የእንትን የሬስቶራንት አለ ለዛ ያወጣልሃል።
አ እና ሲንታብ ታርገው ማለት ለምንድን ነው ምግብ ሳታወጡ ለ customer አደውሉ ነው የሚባለው?
ነው። አይደለም ማታ ስለሆነ ነው አለ ማለት ካዛንቺስ ነው ማታ የሚደርሰው።
ምግቡን ከወጣው ካሳንቺስ በኋላ ስለሆነ- ካሳንቺስ ስለሆነ እሱ ነው እዛው ስለሆነ ማለት ነው።
አይልሃለሁ።
እሺ